ሄሎ ሄሎ፣ ጤና ይስጥልኝ ሚስቶን።
ሰላም ነው ሰላም አለን።
አለን አለን። አይ አክሲዮን ሬዲዮ ላይ ሰምቼ አክሲዮን መግዛት ፈልጌ ነበር። መረጃው ሙሉ መረጃውን ለማወቅ ፈልጌ ነበር።
እሺ፣ ስለ አክሲዮኑ ነው።
አክሲዮን በሬዲዮ ላይ አዳምጭ ነበር ሲነገር ማለት ነው።
እሺ፣ አሁን አክሲዮን ስምና ቁጥር እየመዘገብን ነው። ሐምሌ አንድ ላይ ነው ሽያጭ የምንጀምረው። ሐምሌ አንድ ላይ
አብያ ሬቪዥን መክፍያ አ ምዝገባ ሐምሌ አንድ ላይ ነው። አሁን ስምና ቁጥር እየ ነው የምንመዘግበው።
በምና ስልክ ቁጥር አ ስልክ ቁጥር okay። የምን ባንክ ነው?
ባንክ አይደለም ይሄ ፍሊንስቶን ሆምስ ነው። አፓርትመንት እ
ኔትወርክ ደግሞ ብዙ ስለማያሳመን ምን አልሽኝ?
ባንክ ሳይሆን ይሄ ፍሊንስቶን ሆምስ ነው።
አፓርትመንት አፓርትመንትን ገንብቶ የሚሸጥ ድርጅት ነው። አክሲዮን የሚሸጠው ማለት ነው።
እንደ real estate ነገር ነው እንዴ?
አ እንደዛ ነው።
አሀ ነው እንዴ?
አ እና ዝቅ ዝቅተኛው ሀያ ሺህ ከፍተኛው ሁለት ሚሊዮን ምናምን አዎ።
ሲል ሬዲዮ አዎ።
ሰምቻለሁ።
ልክ ነው። ታው ከሀያ ሺህ ጀምሮ እስከ ሁለት ሚሊዮን መግዛት ይችላሉ።
የት አድራሻው የት ነው?
አድራሻው አዲስ አበባ ነው። የት አካባቢ ነው እርሶ የሚኖሩት?
እኔ ምንጃር እም?
ምንጃር ምንጃር ምንጃር አዎ፣ እዛ መሆኖ መግዛት ይችላሉ።
ቅርንጫፍ አለው እዛ።
እዛ እኮ የለንም፣ ግን እዚህ አዲስ አበባ ነው ያለው። እዛ መሆኖ መግዛት ይቻላል። በእንትን ሐምሌ አንድ ላይ እናሳውቆታለን።
በቃ ያኔ እንግዲያው ልደውላ
ምን አሉኝ?
ያኔ ልደውል።
እሺ፣ እኛም እንደውላለን። እርሶ መደወል ይችላሉ። ስልክዎት ይሄ ነው አይደለ? አሁን የደወልኝ እስር ቤት።
አዎ ስልኩ ይሄ ነው።
እሺ፣ ማን ልበል ስሞትን?
ደረጀ እሺ፣ ምን ላይ ነበር ማስታወቂያችን ሰምቶ የደወሉልን?
እ፣ ምን ላይ ሰምቶ ነበር አሁን የደወሉልን?
አሁን የደወሉልህ እም፣
ምን ማስታወቂያ ምን ላይ ሰምቶ ነበር አሁን እኛ ጋር የደወሉት? ሰማንያ ሰማንያ ሬዲዮ እያዳመጥኩ ነበር። ሬዲዮ እያዳመጥኩ ነበር።
እሺ፣ እሺ፣ እሱ እናመሰግናለን።
ማስፈቀጫ አራ ሰምቼ ነው።
ልክ ነው። እሺ
እሺ